Hello, can I student Chukchuk?
ሄሎ ሄሎ Hello, student?
ሰላም ነው ሰላም።
አለን እግዚአብሔር ይመስገን። ይኸውልሽ ጠዋት ደውዬ ነበር እና እሺ ድንቹ አንድ ሰው ገሎ ታመም- ከዛን ሞላ ነው እሺ ዛሬ እ፣ ስልኩ ይኸው ነው ክሬት የተደረገ ሲሆ ስልክ ነው እሱን ዛሬ ነው አስተያየልኝና- ኮምፕሊት የሆነው።
አዎ ዛሬ ነው ኮምፕሊት የሆነ ሌላው ደግሞ ይሄ ቅባት avocado oil አለን እና ሶስት ሆነን ነው ያዘዝነው እና ከ- ወይ ገንዘቡ refund እንዲደረግ
ይሄኛው እ፣ oil ኡ fail አድርጓል እሺ fail አድርጓል እ፣ አይ ብዙ ሰው ነው መሰለኝ እንትን የሚጠይቀው ሰው ብዛት የሚያስፈልገው አራት ሰው ነው።
አራት ሰው ነው ወይ አንድ ሰውን ጨምር ነበር በእናትሽ ብናቅ ቆይ እሺ፣ አራት አንዴ ሰው ይላል ግን።
መለጠ እ?
ሀያ አራት ሰው ይላል እኮ እዛ ላይ ለዛ ነው ሰው ነው አይ አራት ሰው ነው የሚያስፈልገው። ሀያ አራት ሀያ ሰው አራት።
ማን እንዴት ይሆናል? አይሆንም።
ሀያ አራት ይላል እኮ እኛ እንትኑ ላይ አይተነው ነው
እስቲ check አድርጌ መልሼ ልደውልዎት። ሁለት ደቂቃ ይታገሱ።
ደውልኝና ካልሆነ አዎ።
ሌላ ሰው እንዲሞክርልን እናደርጋ አሁን እኔ እዚህ ጋር አራት ሰው ነው የሚያስፈልገው፣ ግን አራታችሁም ሞልታችኋል። የሚያሳየኝ እንደ እሷ እንደዛ ነው።
ድንቹ ነው ድንቹ ልክ ነው እኔ እ፣ ያ በይ- ድንቹ አዎ።
ድንቹ complete ሆኗል።
አዎ ይሄኛው ድንቹ ሞልቷል።
fail አድርጓል። ሌላ ይሄ ሰው ብንጨምር ቆይ check ላድርግና መልሼ ልደውልልዎት።
እሺ እሺ እሺ እሺ እሺ